I'm just gonna be. It's, uh, you know, just like. Then I call again, that's a great.
ሰላም ጤና ይስጥልኝ። ሀሴን ፎርኪት ነበር የምደውለው።
እ እሺ
እ፣ ከዚህ በፊት መረጃ አለው ወይስ ጥያቄ አለው?
አይ በዛው ላይ ጨርሳለሁ። ኦንላይን ላይ ውዴ ባለቤት ስለጀመረው በዛው ሊከፍል ነው በ online።
Okay እሺ።
Thank you እኔ ውድ አመሰግናለሁ። ይሄ ነው የቢሮ ስልካችሁ?
አዎ አዎ እሺ ነበረ።
አመሰግናለሁ።
የት ይቅርታ፣ በጣም የትኛው እ፣ branch ነው የመጣው?
አይ ኦንላይን ነው አልመጣም። ኦንላይን እዛው ላይ ለመክፈል ነው። እሺ እናቴ